ሰነ ትዕሺ ይስጥልኝ ሁሉ ስፖርት ባኮ እሱ መኮንን ትሕባዝ ነበረት ብረት ትበሃል ሄሎ ጤና ይስጥልኝ ስፖርት ነው የምንወዳውት
ሁሉ ስፖርት ሁሉ ስፖርት ነው የምንወዳውት
በቅዳሜ በሳንቲም ፔይ ሁለ ሁለት ሺህ አምስት መቶ ለማስተላለፍ እንትን ብዬ ከሁሉ ስፖርት ተቆረጠ። ወደ ቴሌብር ሁሉ ግን አልገባም ብሩ ሁለት ሺህ አምስት መቶ እሺ ከዊዝድሮ ላይ ከትራንዛክሽን ሂስትሪ ላይ ዊዝድሮ ያደረጉበትን screenshot አድርገው ቴሌግራም ላይ ላኩልን ደንበኛችን።
አቤት
ከሁሉ ስፖርት account ዎ ላይ more የሚለው ላይ ሲገቡ ከ transaction history ላይ የገ- የወደ- የላኩበትን ግን ያልገባውን screenshot አድርገው ሁሉ በቴሌግራም ላኩልን።
ሁሉ ስፖርት ላይ ምን የሚለው አለ more የሚለው ገብቼ transaction history ያገኙታል።
እሺ check ላድርገው እሺ እሺ።